hello
እኔ የምልህ ስልክህ touch እ ነው
እ መንገደኛ application አውርደሃል ስልክህ ላይ?
application ማውረድ ትችላለህ ወይ?
አዎ አውርድና በስልክ ማውራት ትችላለህ። ከዛ እኔ ትኬቱን እልክልሃለሁ።
እሺ እንደዛ ይቻላል።
አዎ ይቻላል። መንገደኛ እንትን ብለህ አውርድ።
መንገደኛ እንትን ብዬ ላውር- ላውርደው።
አዎ
እ ከዛ በእሱ ላይ ትቆርጥና እኔ ትኬቱን እልክልሃለሁ። ከ- የምትከፍልበትን account ም እልክልሃለሁ።
እሺ በቃ በእንትን በእንትን ትልክልኛለሽ፣ እ እ በእንትን በእንትን ትልክልኛለሽ፣ በእንትን
እኔ ትኬቱን እልክልሃለሁ።
እሺ፣ የምትከፍልበትን ደግሞ account እልክልሃለሁ።
እሺ።
እሺ